ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ።
complain አቅርበው ነበር። order አድርገው ያልመጣ item ነበሩት?
አዎ፣ መኮረኒ አልመጣልኝም።
መኮረኒ
አ
መቼ order ያደረጉት ነው?
last week ላይ የእርሻው week order አስራ ሶስት የገባው ነው።
ሰኞ ነው። ሮብ ወይ ሀ- ሮብ ዕለት ነው ያዘዝነው። ሮብ ዕለት መሰለኝ።
Okay አራት ኪሎ አይደለ? ሙሉ group ኡ።
አዎ አዎ እሺ ነገ አዎ።
መቀበል ይችላሉ።
እችላለሁ።
የት ነው location ኡ?
ቴምሴ
ሴምሲ።
አዎ።
እሺ ነገ እንልክልዎታለን።
እሺ እሺ መልካም አመሰግናለሁ።
ምሽት።